ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት?
ሁሉ ስፖርት ምን ልዘጉት ነው እንዴ? ቆይ
አይደለም። ምን ነው
አይ deposit ማድረጊያው እንዳለ አጠፋችሁት ብዬ ነው።
ማለት አይሰሩማ እንዳለ deposit ማድረጊያዎች። ያው እንደ ለመጫወት deposit ማድረግ አለብን አይደል እንዴ?
ቴሌብር አሪፍ ፔ የሚለው አይሰራሉትም?
ይኸውልሽ ቴሌ ብር ይሰራል፣ ግን እኔ የለኝም። ግን አሁን አብዛኛው ሰው የተለያየ deposit አማራጮች ነው የሚጠቀመው እና ሁሉም ቢሰሩ እንደ አስተያየት ማለት ነው እኮ እዚህ ላይ እንደ ያለ አማራጭ እንዲበዛ እኮ ይሰራል እኮ CBE አይሰራም፣ አቻ ከ CBE ና አይሰራም።
ከካቻ ውጭ CBE እና ካቻ አይሰራም እና
እኮ ሌላ CBE ና ምን ካቻ ይሻላል?
አይሰሩም። ከፈለጉ HelloCash መጠቀም ይችላሉ። ቴሌብር መጠቀም ይችላሉ።
ቢኖረኝ እኮ እንትና አልደውልም።
መጠቀም የሎካሽ ቴሌብር ቢኖረኝም እኮ አስተያየት ለመስጠትም አልደውልም
አዎ እኮ ለጊዜው እነሱ አይሰሩም። ያው በምክንያት ነው የወጡት እኮ።
ነው እንዴ?
ስለዚህ ወይ ቴሌብር ማውጣት ነው ወይ ደግሞ የሎካሽ ማውጣት ነው። እስከዚህ
እሺ ወደ እናንተ ልኬ ማስገባት አችሉ እና ወደ እናንተ ልላክ ነው?
አዎ፣ እኛ ማስገባት አንችልም።
እሺ፣ እሺ።